ፈልጌ ያገኘውን መቼ ወስድልኛል ልቤ ያገኘውን መቼ ወስድልኛል በፊት ያቀርብና ያቀርብና እግር ይጥለኛል እጅስ ታጓጓለች ስትል ቀና ደፋ እጅስ ታጓጓለች ስትል ቀና ደፋ ከመልኩ አልፎ ግና ማየገና ጸባዋ ባይከፋ ጅን ጅን ናለሽ በውበቷ ኮርታ በውበቷ ኮርታ ልትደርብ ነው መሰል ይህ ክረም ፈርታ ይህ ክረም ፈርታ ክረምቱም አለፈ በጋ ወጣላችሁ በጋ ወጣላችሁ በአጭሩ ልበሱ ጥሩ እግር ያላችሁ ጥሩ እግር አላችሁ ከቤቷ አሳድራኝ በጣም አሳቀችኝ በጣም አሳቀችኝ አልጋ መውረጃ ብል መሰላል ሰጠችኝ መሰላል ሰጠችኝ እግዚአብሔር ያለለት ወይ ሎተሪ ገዝቶ በአንድ ብር ይከብረዋል ጥፋ ያለው ደግሞ ውሃ አንቆት ይሞታል ውሃ አንቆት ይሞታል እኔም ቆንጆ አገኘሁ እንዲህ እንደዋዛ አምላክ አድሏታል ጨዋታ እና ለዛ ዳሩ ምን ያረጋል መሄድ ባታበዛኝ ዳሩ ምን ያረጋል መሄድ ባታበዛኝ እጅሽ ታጓጓለች ስትል ቀና ደፋ እጅሽ ታጓጓለች ስትል ቀና ደፋ ከመልኩ አልፎ ግና አየገና ጸባዋ ባይከፋ ልቤ ያገኘው መቼ ወስድልኛል ልቤ ያገኘውን መቼ ይወስድልኛል በፊት ያቀርብና ያቀርብና እግር ያሸሸኛል ግን አምላኬ መስገን ድርሻዬን ይዣለሁ እድሜዋ ከገፋ ከአገሬ ልጅ ጋር ተወዳጅቻለሁ የአራት ዓመት ጎረምሳ ልጅ አላት ጎረምሳ ልጅ አላት እኔ ምን ቸገረኝ ልቤ ከወደዳት እኔ ምን ቸገረኝ ልቤ ከወደዳት እድሜዋን ስጠይቅ ሰላሳ አምስት አለች ሰላሳ አምስት አለች ብትዋሸኝ ብትዋሸኝ ብትዋሸኝ እንዴት ነው ብትዋሸኝ እንዴት ነው ድሮም ያንዳንዱ ዕድሜ ዘጠኝ ቅናሻለው ድሮም ያንዳንዱ ዕድሜ ዘጠኝ ቅናሻለው ፍቅር ይኑር እንጂ እኩያም እንዲህ ነው ፍቅር ይኑር እንጂ እኩያም እንዲህ ነው የፍቅር ጣም ያለ ጠና ካለ ሴት ነው የፍቅር ጣም ያለ ጠና ካለ ሴት ነው ልቤ ያገኘው መቼ ይወስድልኛል ልቤ ያገኘው መቼ ይወስድልኛል በፊት ያቀርበና ያቀርበና እግር ያሸሸኛል ልቤ ያገኘው መቼ ይወስድልኛል ልቤ ያገኘው ልጅ ይወስድልኛል በግድ ያቀርብና ያቀርብና እግር ያሸሸኛል ስለ አበሻ ሴቶች ሲወራ ሲወራ ስለ ቁንጅና ናቸው ስለ ውበታቸው እጅጉን ማራኪ የውፍር ናቸው የውፍር ናቸው እባካችሁ ወንዶች በደንብ አክብሯቸው እባካችሁ ወንዶች በደንብ አክብሯቸው የማውቀው ወንድ ሁሉ አንድ አመል አለበት አንድ አመል አለበት ደርሶ ይጀነናል ወደድኩህ ያሉት ለት ወደድኩህ ያሉት ለት ስለ ወንድ ባህሪ ምስጢሩን ልናገር ምስጢሩን ልናገር ናቅ ሲያደርጉት ነው በደንብ የሚያፈቅር በደንብ የሚያፈቅር በመዝናኛ ቦታ አብሮሽ ተቀምጦ አሻግረሽ ካልጠቀሽ አልፎ አልፎ አንዳንድ ቀን ሂድ ወደዚያ ካላልሽ ሂድ ወደዚያ ካላልሽ ደውሎ ሲያናግርሽ ጆሮ ላይ ካልዘጋሽ ዘመዴ ነች ብሎ ሴት ነው የሚያመጣብሽ ዘመዴ ነች ብሎ ሴት ነው የሚያመጣብሽ ሕግም አልወጣለት አልታወቀ በአገር አልታወቀ በአገር ማን ነው የፈቀደ ወንድ ውጭ እንዲያደር ደርቦ እንዲያፈቅር እኩል የሰው ልጅ ነሽ ባንቺነትሽ ኩሪ እሱም ውጭ ሲያደር አንቺም ውጭ ደሪ እሱም ውጭ ሲያደር አንቺም ውጭ ደሪ እሱም ውጭ ሲያደር አንቺም